ሄሎ ሄሎ አብረስልን እንትን ነበረ ቲኬት ሰርቼ ቲኬት ሰርቼ print ለማለት ቦታው ጠፋብኝ።
ፕሪንት አ ፕሪንት ለማድረግ ካሸራ
እ አዎ ማን ልበል?
ዳዊት
እሺ ዳዊት የስፖርቱ ነው።
እ ቴሌግራም ላይ ጻፍልንና እዛው ላይ መልስልሃለሁ። እሺ ፎቶም የምትልክልን ሊኖር ስለሚችል እዛው ላይ መልስልሃለሁ።
እሺ እሺ